hello ጤና ይስጥልኝ ችግችግ
ሰላም ነው እናንተ?
ሰላም order ነበረኝ ከትላንት ወዲያ ያደረኩት እና ትላንት እናመጣለን ብለው አላመጡልኝ። ዘገየብኝ።
okay ትናንትና እየመጣ ነው ብሎ ነበር ትላንትና አንዴ ደውለውኝ ልኝ ስንደርስ እደውላለሁ አለኝ።
እሺ እስካሁን ድጋሚ አልደወሉ። ለዛሬም ደግሞ የሚደርስ ትላንት የታዘዘም ነበረኝ እንደዚሁ እስኪ ሂድልኝ okay እሺ ነይማ ኮልፌ ነው አይደል የሚመጣው location okay እሺ አዎ እዚህ- return ላይ አግኝቼው ነው እሺ መልሼ ልደውልሎት check ላድርግና warehouse ለምን return ተደረገ?
እሱን አላወኩም return list ላይ ገብቷልና driver ኦቹን assemble የሚያደርገውን ማኔጀራቸውን ለምን እንደተመለሰ check አድርጊ ዛሬ ከወጣ ጠብቄ ነው ቆይ ማለት እንትን ያልኩት ትላንት order ያደረኩት ለዛሬ የሚመጣም አለኝ አንድ ላይ ወይ እንዲመጣልኝ አድርጎልኝ እስኪ ቆይ check ላድርግና እሺ እደውልሎታለሁ እንዲጠብቁኝ እሺ እሺ እሺ